ሄሎ
ሄሎ
አቤት።
ብሩክ ነንበሯን ሻውም አልሰጡኝም ነበር። አሁን ሰጡ።
አዎ አዎ፣ አልሰ- ኧረ አልሰጡኝም።
አገናኘኝ እዛው ኮንክ እስ- አንቺ እስኪ አዋራች። እሺ፣ አይ እሺ፣ ማን ለእሱ ልንገር።
ሄሎ ሄሎ
አሻራ የለም ስልክ ከዚህ ነው ከዚህ ነው። እንግዲያው ለእሷ አስተዳደር
hello number one shawarma ነው ቦሌ መድኃኒዓለም branch።
አዎ ከ beU delivery ነበር በ order number ዘጠና አንድ ሰላሳ አራት ሀያ አንድ order ታዛችሁ ነበር አይደለ? chicken shawarma አንድ አዎ chicken shawarma አንድ ነው።
አልደረሰም።
ደርሷል ደርሷል። ያውና እየወጣ ነው።
ሄሎ ሄሎ እ እ፣ እየወጣ ነው ብላኛለች። ስለዚህ አድርሰው። እሺ
አ ግን ምን ያህል ደቂቃ ልጠብቅ? አሁን አሁን ዘጠኝ ደቂቃ ምናምን አንተ ሲጀመር ብሩክ አንተ እኮ ማለት ነው በአርባ እ።
ደቂቃ ነው ያሳወከን። already አልፏል on time ኡ። ስለዚህ አር- አሁን አር እየወጣ ነው አይደለም።
ብላል- ብላኛለች። ትሰጥሃለች፣ ውሰደው።
ችግር የለውም። ለእኔማ አሁን time ቢያልፍ አይ ያው እናንተ ማሳወቅ ስላለበት ያው በቃ አሁን እየወጣ ነው ብላኛለች።